ጤና ይስጥልኝ። ስፖርት ነው ባኮ የምንወደው
በቴሌግራም ላይ ልኬልሻለሁ ዊዝድሮውን
ማነው ስሞት የቴሌግራም የቴሌግራም ስሞት ማን ነው?
ይታይ ይታይ ታመነ
አንድ ጊዜ ጠብቀኝ። ይታይ ታመነ ነው።
አ
ትናንትና ነው የላኩት
በሀያ አምስት
በሀያ ስድስት ከትላንት ወዲያ አ አ የትኛው ነው?
በሀያ አምስት የሚለው ማለት ነው
በሀያ አምስት የሚለው እኮ የትኛው ገንዘብ ሁለት መቶ ሁለት መቶ
ሁለት መቶ የሚለው አይደለም?
አ
እሺ አስተላልፍ ሎታለሁ ደንበኛችን መልስ እናገኝና ሳውቆታለን። በትዕግስት ይጠብቁ።
አይ እሺ እሺ